ሄሎ
ሄሎ ሰላም ጤና ይስጥልን ቤስት ቤት
ሰላም ነው። ብር አስተላልፌ ነበረ አየር ላይ ቀረብኝ።
እሺ ስንት ብር ነበር?
ወደ ቴሌ ብር አስራ አንድ ሺህ ብር በዚህ ቁጥር አይደለም በሌላ ቁጥር ነው።
እሺ ቁጥሩን ንገረኝ።
ቁጥሩ ስንት? ዜሮ ዘጠኝ አስራ ሁለት አስራ ሁለት ዜሮ ዘጠኝ
ዜሮ ዘጠኝ አስራ አምስት ሰባ አምስት
እሺ ዛሬ ነበር ያዛችሁት?
አዎ ቅድም
እሺ ቼክ ላድርግልህ።
ሄሎ ቆይ check እያደረኩልህ ነው። እሺ okay ማነው ቁጥሩ?
ቴሌ ብር ቁጥር ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ አምስት ሰባ አምስት አዎ አስር ሺው ገብቷል።
እሺ ይህም ገብቶላል። check አድርገው። እሺ በቃ ገብቷል። እሺ አመሰግናለሁ።
እሺ መልካም ቀን።
እሺ ላንቺ ማርክ እሺ